Hello? Hello?
ሄሎ
ሄሎ ሰላም ጤና ይስጥልኝ። ሄሌዊ
አዎ፣ እኔ እንደዚህ ደውል ደውል የሚመሰች ልጅ እኮ ነው።
የቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ እስከ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርታ ያገኛሉ።
አዎ፣ ሽልማቱ
አ
አዎ፣ እሺ የሚመሰች ናቸው። በየቀኑ ስለምገባ ሳለሁ ብዬ ነው የምሞክረው።
ምን አሉኝ?
እሺ በቃ እሺ
እሺ